እኔ የለመችም።
ስፖርት እባክህ ምን ልርዳዎት
እንትን ማመልከቻ አስገባ ምናምን ብላችሁኝ አመልክቼ እስካሁን ብር አልገባልኝም።
መቼ ነበር?
ከሶስት ቀን ምናምን በፊት ቴሌግራም ላይ ነው።
አዎ ቴሌግራም ላይ ማን ልበል ስሙ ትንሽ
ስም የለውም በዚህ በዚህ ሲም ነው የቴሌግራሙ አ ልብ ቅርጽ ምናምን ነገር ነው።
እሺ ወይ ስልክ ቁጥሩን ይንገሩኛ።
አስራ ሁለት
ዘጠኝ አስራ ሁለት ሰማንያ ስምንት
ሰማንያ ስምንት አስራ ሶስት ሀያ ስምንት አስራ ሶስት ሀያ ስምንት
ማን ይደውል?
ሄሎ እ አቤት እያወቅ አይደለም hi ብለው ይላኩልኝ።
hi ብሎ ይላኩኝ አዎ እዛው በአስራ ሁለቱ ወይ በላኩበት hi ብለው ይላኩ።
ወይ አሁን መስመር ላይ ልኬዋለሁ እኮ hi ብለው ላኩ አዎ ልኬዋለሁ። hi ብዬ ሳይሆን እንትን እኮ አስገብቻለሁ።
አሁን አላገኘሁትም እና hi ብለው ይላኩልን።
አሁንም እሺ hi ልኬዋለሁ ብላ ልኬዋለሁ።
እሺ B ነው የሚለው። እሺ ልብ ቅርጽ ሳይሆን B ነው የሚለው።
ይህ ነው የሚለው username B ነው የሚለው። አዎ እሺ እሺ B
ሁለት ዘጠኝ መቶ ሀምሳ አራት ብር ነው።
ሁለት ዘጠኝ መቶ ሀምሳ አራት ብር ነው።
እሺ ድጋሚ ባ- check አስደርግልዎትና ወደ በኋላ ይደውሉ።
አዎ እሺ